ሄሎ ጤና ይስጥልኝ። በኩት ምን ልርዳት?
እንትን ነው ቴሌዊን message ይልክልኝ ነበረ። አሁን message ኡን አላከው።
እሺ ምን ትኬት ነው?
እ እ ትኬት ነው
ምን አልሽኝ?
ይጫወታሉ የቴሌቪዥን ግን አዎ አዎ ይጫወታሉ። ትግ- እንትኑ message ይልኩ ነበረ።
እኮ ትኬት ነው ያላኩለት ወይስ ምንድን ነው?
ትኬት አለ። ትኬቱ ስድ- ስድስት ደርሷል። እንደውም ትኬት ስድስት አለ። እ፣ እንትኑን መጫወቻው ቦታ የሆነ እንትን አለ አይደል? አጭር ጽሑፍ ብቻ ነው ትኬቱ መግባቱን የምነግሩኝ እንጂ ሙሉ message አይልኩም። ከዛ message ላይ ነዋ እኔ እንትኑን ነክቼ መጫወት የምችለው
እ፣ ኮከብ ድረገጹን።
ዘጠኝ ሰማንያ አምስት መንሰላል ብለው እ እ ኮከብ ዘጠኝ ሰማንያ አምስት መንሰላል እ ብለው ሲልኩ ሶስት ቁጥር ለመጫወት የሚል አለ። እሱን ሲነኩት እድሎትን ይሞክሩና ጥያቄና መልስ ያመጣሉታል።
ከዛ እንትኑን እ፣ ይሄ እንትን የሚያመጣ ምናምን በኢንተርኔት የሚያመጣ የለም። ድረገጽ message ኣቸው ውስጥ እኮ የሆነ ድረገጽ አለ። የሆነች ድረገጽ አለች እኮ message ውስጥ ያንን ነክቼ ነው እኔ ድረገጹ ነበር የምትጫወቱት?
አዎ እንጂ በጠ- ጥያቄ ምናምን አይደለም።
እሺ ኢትዮ ቴሌኮም ቴሌቪዥን ብለው search ካደረጉ ይመጣሉታል ድረገጽ ላይ።
አይ